ወይኔ ፈለግ ሆስፒታል ህክምና ማዕከል hello ላኪልኝ እናት አምቡላንሱን ምኒልክ
ሚኒሊክ አዎ ለ MRI አናግሬያት ነበርና ላኪልኝ በአስቸኳይ እናት እሺ ስለ ሌላ አውርታ እናግራቸዋለች አይደለ አዎ ስለ ስለ MRI?
ገንዘቡና ወረፋ ሊኖር ይችላል አለችኝ እንደ urgent ነቱ አለችኝ እኔ የኔ እናቴ እንትን ያለች ድንገተኛ ላይ ነው ያለች የድንገተኛ ላይ ነው ያለችው ምኒልክ
እሺ urgent ነው
እሺ ስለ ዛሬ ይደርስልሃል ብላኛለች እ ዛሬ ይደርስልሃል result ኡ ብላኛለች እሺ እኮ አምቡላንስ ልካ- እንልካለን እሺ መልሰው ላኪልኝ።
ይደውላሉ በዚህ በአስቸኳይ ስልክ ቁጥር ላኪልኝ።
ይለኩል እሺ ይደውሉላችኋል አሁን።
እሺ እሺ እናት ምኒልክ ሆስፒታል እሺ እሺ